ሄሎ ጤና ይስጥልኝ።
ሄሎ
ጤና ይስጥልኝ አቶ ፍርሃን።
አቤታች ከአሪፍ ፔ ነበር የምደውለው።
ከአቢሲኒያ አሪፍ ፔ አመልክተው ነበረ አሪፍ ያ ያ
ከቱ ኤክስ ላይ እና ቴሌብር ላይ የሚጠቀሙት ቁጥር ይሄንን ነው። ትራንዛክት አ ይሄን ቁጥር ነው አ አርባ አምስት መጨረሻው።
አ
እሺ ደንበኛችን እናመሰግናለን ስለሰጡን መረጃ። መልካም ቀን ይሁንልዎት።
እ